benötigen? Machine benötigen.
ሄሎ hello፣ ጤና ይስጥልን።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውሉት።
እሺ እኛ ወጣን እኮ ከስራ አዎ ልክ ኖት። ቲማቲም እና ሽንኩርት order አድርገው ያው ዛሬ አልናክልም ነበረ ትንሽ እጥረት ስላጋጠመን ችግር የለም። ነገ እና ይምጣ።
ለነገ- አውርተናል እኮ ከእንትናችሁ ጋር በቃ። ስለዚህ location የት ነው?
እ ሾላ።
ሾላ መገናኛ ነው።
አዎ መገናኛ ሾላ።
እሺ ነገ እንልክሎታለን።
ችግር የለም። እሺ እሺ እሺ እኛ መልካም አስራ አንድ ብዬ ነግሬው ነበረ። ስ- ከስራ ዘግተን ወጥተናል። hello hello hello